የሰው ልጁን ጊዜ በጣም ደስ ቢለው በጣም ደስ ቢለው የሰው ልጁን ጊዜ በጣም ደስ ቢለው በጣም ደስ ቢለው ደግሞ የጭንቁን ቀን ማሰብ ተገቢ ነው። ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት አይቀርም በኋላ መወሰድ በሞት ችግር ቢደራረብ ሐዘን ቢከበን ሐዘን ቢከበን ችግር ቢደራረብ ሐዘን ቢከበን ሐዘን ቢከበን ከክርስቶስ ፍቅር ማንም አይለየን ሳናውቀው ዲያብሎስ እንዳይነጣጥለን እንዳይነጣጥለን ነቅተን እንጠብቅ የእምነትን ሰይፍ ይዘን